አድኝኝ ናቴ ከስጋ ፈትና ስጋዬ ከኃጢአት ከቶ አራቅምና ሸክሜ የከበደ ብቸኛ ሆኛለሁ። አትለይ ድንግል አደራ ልሻለሁ አትለይ ድንግል አደራ ልሻለሁ አድኝኝ እናቴ ከስጋ ፈትና ስጋዬ ከኃጢአት ከቶ አራቅምና ሸክሜ የከበደኝ ብቸኛ ሆኛለሁ። አትለይ ድንግል አደራ ልሻለሁ አትለይ ድንግል አደራ ልሻለሁ ያማኑኤል እናት የተዋሕዶ አክሊል አትጥፊ ከመሃል እንድትሆኝና ምንም ቢበዛብሽ የእኛ ጉስቁልና ከእኛ ጋራ ከሆንሽ አለን ቅድስና አድኝኝ እናቴ ከስጋ ፈተና ስጋዬ ከኃጢአት ከቶ አራቅምና ሸክሜ የከበደኝ ብቸኛ ሆኛለሁ። አትለይ ድንግል አደራ ልሻለሁ አትለይ ድንግል አደራ ልሻለሁ ተስፋዬ ነሽና እመካብሻለሁ ግራ ቀኝ ማለት ምርኮኛሽ ሆኛለሁ ስቅብዝብዝ አይቶ ተስፋ የሰጠኝ እግዚአብሔር ይመስገን ካንቺ ያስጠጋኝ እግዚአብሔር አደኘኝ እናቴ ከስጋ ፈተና ስጋዬ ከኃጢአት ከቶ አራቅምና ሸክሜ የከበደኝ ብቸኛ ሆኛለሁ። አትለይ ድንግል አደራ ልሻለሁ አትለይ ድንግል አደራ ልሻለሁ በስጋ ደክሜ በነፍሴ እንዳልጥፋ እማጸንሻለሁ ድንግል የኔ ተስፋ የመንግሥቱ ወራሽ እንደሆነ አድርጌ የሥጋ ፈተና ሥጋዬ ከኃጢአት ከቶ አራቅምና ሸክሜ የከበደ ብቸኛ ሆኛለሁ። አትለይ ድንግል አደራልሻለሁ። አትለይ ድንግል አደራልሻለሁ። አንቺ የሌለሽበት ጉባኤው ባዶ ነው። በቁም የደረቀ ሕይወት የተለየ ከመካከል ገብተሽ ሙዬ ጎደለው ሰርጉ ተደግሷል። ጎብኝልን ጓዳውን አድኝኝ እናቴ ከሥጋ ፈተና ሥጋ የክኃጢአት ከቶ አራቅምና ሸክሜ የከበደ ብቸኛ ሆኛለሁ አት